ይመስልኝ ሳፋ ሄሎ ሄሎ
አይሰማም?
ይሰማል።
ደስቲ ከካፓ በኩል ብሎ አድርግ ነበር እና
በዳሽን ባንክ ነው።
አዎ፣ በደንብ አቤት።
ሁለት ሺህ ብር ነው።
አዎ፣ ሁለት ሺህ ብር።
እሺ፣ ይሰራል። ይጠብቁ። እሺ፣ ይገባለታል።
እሺ፣
ምን አለ መሰለኝ